መሰረት ነኝ ምን ልታዘዝህ መሰረት ሄሎ አይ ምን ልታዘዝህ
ስልሳ ሰባ አንድ መሰረት ነው ያልሽኝ?
አዎ መሰረት ነኝ ስልሳ እሺ፣ ሰባ አንድ መስ- ምን ሆነብህ አዎ፣ አምባሰል እንትን የሚሄድ አምባሰል ያለው ደግሞ የት መሰለሽ? ጎርጎሪዮስ ጋር ነው።
ጎርጎሪዮስ ሴት
ጎርጎሪዮስ ነዋ። ወደ ወንጌላዊት ነው የሄደው።
ወንጌላዊት ወ- ወደ ጎተራ ወንጌላዊት ነው አካባቢ?
የሄደው። አዎ፣ እና ፒን አድርጉ አርባ አምስት አይ ላለው ችግር የለውም ስም ማና ሀብታሙ ነኝ።
ሀብታሙ ያዋለው እሺ አዎ፣ ደግሞ ዝም ብሎ በራሱ ጊዜ አምሳ አምስት ሆነ አስርን ጨምሪበት ዝም ብለሽ ወይ ሀያውን ዝም ብዬ አልጨምርም ለክቼ ነው ማስጨምርም ከሆነ አይጨመርም
አሬ መበዛም ብሎ ጨመረው እንደ ነው።
ኦሆ ጎርጎሪዮስ?
እሺ አይል ዲኑን ለየልክ እሺ እኮ
እሺ እሺ